ጤና ይስጥልኝ ቻፓ።
ጤና ይስጥልኝ።
አቤት
እንትን ተመዝግበን ነበረ ኦንላይን እና እስካሁን under review ነው። የ compliance ኡ አላለቀልንም። ግዙፍ digital service የሚል እሺ፣ ምን የሚባል ድርጅት ነበረ?
ግዙ- ግዙፍ ዲጂታል ሰርቪስ ይቅርታ ማናሉ።
ግዙፍ digital service PLC እሺ፣ ግዙፍ ዲጂታል service PLC።
service PLC። እሺ፣ በ compliance check አስደርጌ መልሼ ልደውልሽ።
እሺ እሺ እሺ